hello ጤና ይስጥልኝ።
ድሬዳዋ ያለውን እንትን ለመካፈል ነበረ።
እሺ ስሞትን ማን ልበል
ዮናታ ግን ተመዝግቤ ነበር ስላላለኝ ነው ምንም አይነት ነገር ስላልሰጠኝ ነው። አዎ
እሺ ስለዚህ ትኬቱን ነገ ከጠዋት ጀምሮ ያገኛሉ እዛው በቦታው ክፍያውን በ cash መክፈል ይችላሉ። transfer አድርገዋል?
transfer አድርጌ ነበር። አዎ ጠብቁኝ። ስለዚህ ነገ እዛው ያገኛሉ ትኬቱን።
አዎ፣ እዛው ዝም ብዬ ልሂድ?
አዎ አዎ screenshot ያደረጉበትን አሳይተው ይሰጠውታል ትኬት።
እሺ
hello
እ-
hello አቤት